Nu lyssnar vi på amerinja, etiopiska språk.
ይህ በየሳምንቱ እሁድ ከ1730 እስከ 1800 የምንሰደው የአማርኛ ፕሮግራማችን ነው። የሲዩ ዜና ሲዩ በ27 ኖቬምበር ሄምሲዳውን ወይም ገጹን ለኮርስ ሲያስተካክል ውሏል። በዚሁ ቀን ማታውኑ የሬፈረንስ ግሩፕ ተብሎ የሚጠራው እጅህን ሰንዝር አግዝ ለማግኘት የሚለው ፕሮጀክት በሲዩ ሎካል ተካሂደዋል። በዚሁ ቀን ማታውኑ የኢንተርናሽናል የሴቶች ቡና አንድ ዶክተር በመገኘት ስለ ጤንነት አጠባበቅና እንዴት ሰዎች ውጋትን ማስወገድ እንደሚችሉ ገለጻ ሰጥታለች። 28 ኖቬምበር የሲዩ የፋ የእንግዳ ተቀባዮችና አዲስ የመጡትን የሚያስተናግዱ የቤተሰቦች ግንኙነት ተደርገዋል። በ28 ኖቬምበር በዚሁ ቀን ማታውኑ ለሽማግሌዎች የ data ትምህርት ተካሂደዋል። በ28 ኖቬምበር በዚሁ ቀን የኡፕሳላ närradio ስብሰባ በሲዩ አካሂደዋል። በ29 ኖቬምበር የ culture ምሽት በሲዩ ተካሂደዋል። በዚሁ ቀን ማታውኑ በጎርሱንዳ የጡረተኞች ስብሰባ ተካሂደዋል። በ30 ኖቬምበር የለኩ የኮሙኑና የአይድል ኦርጋኒዜሽኖች የሚገናኙበት የስራ ግንኙነት ተደርጓል። በ30 ኖቬምበር ሐሙስ ለታ የ international ፕሮጀክት ኡፕሳላ 2030 የሚለው ተካሂደዋል። በአንድ ዴሴምበር የ data ኮርስ ለመጡ ስደተኞች በሲዩ ተካሂደዋል። የቡሳላ ዜና በቡሳላ አምቡላንስን ለማጠናከር በቴርፕና በክኒብስታ በተባሉት ከተማዎች እንዴት እንደሚጠናከር ስራ ተካሂደዋል። በዚሁም ስራ ላይ እስካሁን ድረስ በተወሰነ ሰዓት የሚያገለግሉ ውስጥ አምቡላንሶች 24 ሰዓት እንዲያገለግሉ ተደርገዋል። ለዚሁም ይኸው የሚወጣው ወጪ 8 ነጥብ 4 ሚሊዮን እንደሆነ የኡፕሳላ landstinget ገልጿል ሲል የኡፕሳላ ዜና አስታወቀ። ኡፕሳላ የጡረት የሽማግሌዎች በጣም ደግ ከተማ መሆን አለባት የሚለው ዓላማ በመንቀሳቀስ ላይ ይሰናል። ውብሳላ ሽማግሌዎችን ወይንም ደግሞ በጡረታ ላይ ያሉትን በደንብ የምታስተናግድ ከተማ እንድትሆን ኮሙሉ ያቀደው እቅድ ነው። በውብሳላ ተማሪ የሆነው ሬዛ የተባለው የመንግስት የተደረገው ውሳኔ ትክክል አይደለም ተባለ። ይኸውም ለሚወጡ ብሎ ይቅርታ፣ ይኸውም እንዲወጡ ተብሎ የተፈረደባቸው ከ15 ወር በላይ እስር ቤት ወይንም ደግሞ በመጠበቂያ ቦታ የተገኙ ትምህርታቸውን በማር ላይ ያሉ ፍቃድ ያስፈልጋቸዋል ሲል የኦፕላንድ ራዲዮ ገለጸ። የሀገሪቱ ዜና ስቴፋን ሌቤን የሀገሪቱ ጠቅላይ ሚኒስቴር ሰራተኞች ላይ የተደረገውን በሴቶች ላይ የተደረገውን ጥቃት እንዴት እንደሆነ ጠና ብለው እንደሚያጠነውት አስታውቀዋል ሲል ኤክስፕሬሰን ገለጸ። በውስ- በስዊድሽ ውስጥ በግርዛት ለተበደሉ ሴቶች እገዛ እንደሚደረግላቸው የሶሻሊስቱ ኒልሰን አስታወቀ። በዚህ ዜናችን ይጠያቀ- ይጠቃልላል።
እረ ምኑ ምኑ ምኑ የጉድ ነው ዘንድሮ ማየው እረ ምኑ ምኑ ምኑ የጉድ ነው በእኔ የመጣው ልቤ ሂድ ይለኛል መግቢያ እንዳለው ሰው ስንወድ እንደማድር ማንቀርቦኝ ግሮ አያያዙን አይተው የያዘውን ቀሙት ያንቺስ ሆኖብኛል ሸንጎማ ያቆሙት እኔ ከሞት ኳስ ላይ ሰርዶ የሚበቅለው ለሰው ያሉት ሲደስ ቁልቁልም ዳገት ነው ሲወርዱ ሊከብደው ያለፈን አውቃለሁ ከእግር እስከ ራሱ ባክሽ አታስቢኝ ምነው ቢመለሱ ያም ለሱ ይሄም ለሱ አበባም አብቦ በጊዜው ይረግፋል የጸደይ ወራትም ቀን ጠብቆ ያልፋል። በምድር የሰሩት በላይ ያስጠየቃል። ከሁሉም ከሁሉም መዋደድ ይለቃል፣ መዋደድ ይልቃል። ተው ልቤ ተወይ ልቤ ተው ተው ልቤ ተወይ ልቤ አሄ ተወኝ ልቤ ተወኝ ልቤ ህመሜ ብዙ ነው ሐሳቤ ህመሜ ምንም እጄ ቢያጥር ህመሜ ባይኖረኝም ደስታ ህመሜ ሳቅ አይቸግረኝም ህመሜ ቀንም ሆነ ማታ ህመሜ አንጀቴ ያረረ ህመሜን መሳቅ ሆኗል እምቢ ህመሜን እየየም ሲዳለ ህመሜን ይባል የለም እንዴ እየናተው ደሜ እየናተው ደሜ እየናተው ደሜ እየናተው ደሜ በጊዜ ልነሳ ለይልሰ ናብት የማያድሮበትን አያመቻሽቦት ጀንበር ልታትወጣም ውሃም ሸቀብ አይፈስ መስሎሽ አታስከፊኝ የማይደርስ ማይደርስ መስሎሽ አታስከፊኝ የማይደርስ ማይደርስ እረ ምኑ ምኑ ምኑ የጉድ ነው ዘንድሮ ማየው እረ ምኑ ምኑ ምኑ የጉድ ነው በእኔ የመጣው ልቤ ሂድ ይለኛል መግቢያ እንዳለው ሰው ስንወድ እንደማድር ማንቀርቦኝ ገረው አያዙን አይተው የያዘውን ቀሙት ያንቺስ ሆኖብኛል ሸንጎማ ያቆሙት የጊዜ ነው እንጂ የሰው የለው ጀግና ሁሉም ያልፋልና በእኔ ላይ ስትፈርጅ ቆመች ከመንበሩ በሰፈሩት ቁና አይቀር መሰፈሩ በሕይወት ከኖሮ አበባም አብቦ በጊዜው ይረግፋል ሰው ይቅደም እንጂ ቦታውን ይለቃል ልብስም ቢያጌጡበት እያደረ ያልቃል ፍቅር ግን ሀብት ነው ለሁሉም ይበቃል ለሁሉም ይበቃል ሃይ ተው ልቤ ተወኝ ልቤ ተው ተው ልቤ ተወኝ ልቤ አይ ተወኝ ልቤ ተው ተው ልቤ ህመሜ ብዙ ነው ሀሳቤ ህመሜ ደልቶታላት በይኝ ህመሜ አልደላኝም ብዙ ህመሜ መቋጫው ጠፍቶኛል ህመሜ የኑሮስ ብዙ ህመሜ ትንሹን ትልቁን ህመሜ አልችላትል መሬት ህመሜ ምን ታሳየኝ እንኳን ህመሜ ደጉ ዕድሜ መስታወት እየናተው ደሜ እየናተው ደሜ እየናተው ደሜ እየናተው ደሜ እንደ አንቺን ፍቅር ከሚኖር ሰው ባብድ አምላኬን ብነግረው ይስማል ቀና ብል ሁሉ ሱሪ ባንገት ማለትም በእጄ ጊዜ እንደ መስታወት ያሳየነው እንጂ ዛሬው ረድፍ ፍርድ አልልህም አሁን እድሜ እንደ መስታወት ያሳየናል ሁሉ
ይህ ራዲዮ ሪዮ በ98 ኮማ 9 ላይ ከኡፕሳላ የምንሰደው ነው። Radio Rio nittioåtta komma nio från Uppsala
አይቻለሁ ቆንጆ መድሮ ልጅ ለእኔ የምትሆን የምትበጅ አይቻለሁ ሸጋ ውብ አይናማ ለእኔ የምትሆን የምትስማማ ኧረ እንዲያው ምንድን ነው አትበልም ኧረ እንዲያው መፍዘዜን አይታችን ኧረ እንዲያው ይልቅ ያችን ጉብል ኧረ እንዲያው አምጡልኝ ይዛችሁ ኧረ እንዲያው ወሰኑን ገረመን ኧረ እንዲያው አሳጣኝ እርሻዬ ኧረ እንዲያው አዝመራ ላለም ሰው ኧረ እንዲያው በምልን ሆናዬ አይቻለሁ ቆንጆ ምድሮ ልጅ ለእኔ የምትሆን የምትበጅ አረ ተለመኝ አረ ተለመኝ አረ ተለመኝ ሞ ተለመኝ ስራም አልተሰራኝ ያለኝ እርሻው አማለኛችን ሰው ወንዙ ተራራው እህል ማጣም ስላታልም ሰይኩታ እንዲያው ትጎማለል ከማጀቱ ገብታ እንዲያው ትጎማለል ከማጀቱ ገብታን አረ ተለመኝ አረ ተለመኝ አረ ተለመኝ የሞ ተለመኝ አረ ተለመኝ አረ ተለመኝ አረ ተለመኝ የሞ ተለመኝ አረ ተለመኝ የሞ ተለመኝ የማ አይቻለሁ ቆንጆ ድሮ ልጅ ለእኔ የምትሆን የምትበጅ አይቻለሁ ሸጋ ውብ አይናማ ለእኔ የምትሆን የምትስማማ ኧረ እንዲያው ከቤቱ ወጣ ጉዳይ ኧረ እንዲያው ለቁም ነገር ጉዳይ ኧረ እንዲያው መቼ ቀራል ብዬሽ ኧረ እንዲያው ሐሳቤ ከእሷ ላይ ኧረ እንዲያው ከድሬው ከአምባሩ ኧረ እንዲያው ከሚብረከረከው ኧረ እንዲያው ባላልቦነቷ ነው ኧረ እንዲያው ልቤን የማረከው አይቻለሁ ቆንጆ ድሮ ልጅ ለእኔ የምትሆን የምትበጅ ኧረ ተለመኝ ኧረ ተለመኝ ኧረ ተለመኝ ሞ ተለመኝ በስራ ቅንቤቷ ካላገኘች ማታ በባሉ ጭበሏት ልብሰዳት ማተም በሩ ተቆልፎ ያልሞት ማጀቴ መብቻው የሷ ነገር ሆኗል ያሳር ቤቴ መብቻው የሷ ነገር ሆኗል ያሳር ቤቴ ኧረ ተለመኝ ኧረ ተለመኝ ኧረ ተለመኝ ሞ ተለመኝ ኧረ ተለመኝ ኧረ ተለመኝ ኧረ ተለመኝ ሞ ተለመኝ ኧረ ተለመኝ ሞ ተለመኝ ደማም ደማም ደማም ደማም ደማም ደማም ከላይ ደማም ደማም ደማም ደማም ደማም ደማም ደማም ደማም ከላይ ደማም
ይህ ራዲዮ ሪዮ በ98 ኮማ 9 ላይ ከኡፕሳላ የምንሰደው ነው። Radio Rio nittioåtta komma nio från Uppsala
ባቲ ባቲ ባቲ ከተማው ኧረ ደሴ ደሴ ደሴ ከተማው ከሚበላ በቀር የሚጣል የለው ከሚበላ በቀር የሚጣል የለው ሀገር ሽባቲ ነው የለው መገና ሀገርሽ ባቲ ነው የለው መገናኛ እኔ ስከሳ ሁኜ የገና ሽምርኩኝ እኔ ስከሳ ሁኜ የፍቅር ሽምርኩኝ አንቺ በባቲ ላይ ትመላለሽ እኔ በባቲ ላይ ልመላለስ እንዲህ ያለ ነው እኔ ዘመድ እኔ ዘመድ አለ አይ
እምቢ ብላ ነበር እየኮበለለች ባቲ ላይ ሳትደርስ ታገርፋት ያዘች ተወደድኩ ይበለሽ እናት በይ ኮታ ኮስተት እኔም አንድ ሰሞን እንዲህ አድርጎኝ ነበር ተይኝ አገሬ ልጅ እንደ ራስ ነው ፍርድ ጭምት ያሳብዳል ዛርና መውደድ እኔ ዳዊት ሆኜ አንቺ ቄስ ሆነሽ መቼ ተመቼቶሽ ትደግሚኛለሽ ፍቅር አይዘኝም እያልኩኝ ስመካ እየጋግረኝ ጀመር ባሲት እያቦካ የሷ ፍቅር አልቆ የኔ ሲጀመረ የንፉድድድድ እያስኬደ ጀመረ እያስኬደ ጀመረ ወይ ፍርጃ
እኔ ብዙ አላውቅም ሞላ አገሩ ስማ እኔ ብዙ አላውቅም ሞላ አገሩ ስማን በፍቅሯ ትይዤህን እንዲህ ስትሰማ ወደይ ወደይ ወደይ ወደይ የሳር ውስጥ መንገድ አስመስላ አንገቷን የሳር ውስጥ መንገድ አስመስላ አንገቷን ታስመሰግናለች እናትና አባቷ ወደይ ወደይ ወደይ ወደይ መቶ ሀያ ዶሮ ሲያረቡ እናት እሺ መቶ ሀያ ዶሮ ሲያርቡ እናት እሺ ምነው እሺ ማለት አላስተማሩሽ ወደይ ወደይ ወደይ ወደይ አንቺን በዚያ ብትሄጂ እኔም በዚህ ሄድኩኝ አንቺን በዚያ ብትሄጂ እኔም በዚህ ሄድኩኝ ብድሬንም መለስኩ ቤንም ዳንኩኝ ወደይ ወደይ ወደይ ወደይ ወገኔ የአገር ልጅ ወገኔን ወገኔ የአገር ልጅ ወገኔ ወገኔ የአገር ልጅ ወገኔ ወገኔ የአገር ልጅ ወገኔን ወገኔ ከአገሩ እየወጣን ወገኔ አገሩ እስኪመለስ ወገኔ ከአገሩ እየወጣ ወገኔ አገሩ እስኪመለስ ወገኔ ቢጭኑት አህያን ወገኔ ቢጋልቡት ፍርስ ወገኔ እኔስ የአገሬ ልጅ ወገኔ ያንሳኝ ክርስትናን ወገኔ እኔስ የአገሬ ልጅ ወገኔ ያንሳኝ ክርስትና ወገኔ ማተቡ ጥብቅ ነው ወገኔ አይፍታምናን ወገኔ የአገር ልጅ ወገኔን ወገኔ የአገር ልጅ ወገኔ ይብረት አልጋ ያለ ግሬጋ ይብረት አልጋ ያለ ግሬጋ የሰው ነሽና ምን ይደረጋ የሰው ነሽና ምን ይደረጋ አንቺ የሚመችሽ የብረት አልጋ እኔ የሚመቸኝ የታፈር አልጋ ትልቅ ጭቃለክ የሌቱ ነጋ ትልቅ ጭቃለክ የሌቱ ነጋ የብረት አልጋ የሰው ነሽና የብረት አልጋ የሰው ነሽና ምን ይደረጋ የሰው ነሽና ምን ይደረጋ የሰው ነሽና ምን ይደረጋ አቤቱ
አይኔ ለመደና ፈልጎ ያጣሰው ማጣቱን እንደዛ ሳይወድ የደረሰ ምን ይሉታል ታዲያ የኔን ሆኖ ማደር ሲታደሉ ቀርቶ ሲታገሉ መኖር ማጣት እንደዛ ሳይሆን የደረሰ ምን ይሉታል ታዲያ የኔን ሆኖ ማደር ሲታደሉ ቀርቶ ሲታገሉ መኖር ወይ ጣጣ የኔማ ነገር ወይ ጣጣ የኔማ ነገር ወይ ጣጣ የኔማ ነገር ወይ ጣጣ የኔማ ነገር ብርዱ ሲመጣ ክረምቱ ሁሉም ተደላድሎ በቤቱ እኔ እደላለሁ በማታ ውሃው ጠፍቶብኛል መኝታ እባዝናለሁ በማታ ውሃው ጠፍቶብኛል መኝታ በል ፈጥነናማ በል ፈጥነናማ ለማለም ተኝቶ እንቅልፌ ተገኝቶ ሳይነረው አቤስር ያንተ እንድንመስል አልኖርም ማልድም ናድርም ተኝትም በልፈጥነናማ አይኔ ለመደና ፈልጎ ያጣሰ ማጣት እንደዛ ሳይሆን የደረሰ ምን ይሉታል ታዲያ የኔን ሆኖ ማደር ሲታደሉ ቀርቶ ሲታገሉ መኖር ወይ ጣጣ የኔማ ነገር ወይ ጣጣ የኔማ ነገር ወይ ጣጣ የኔማ ነገር ወይ ጣጣ የኔማ ነገር ደህና ናት ሲሉኝ ታምሜ ናፍቆት ተጭኖኝ አላቅሜ ወደ ጠፉኝ አዘናጬ ተው በሉኝ እስኪ እያያችሁ አፋልጉኝ እንጂ ስላጬ ተው በሉኝ እስኪ እያያችሁ በል ፈጥነናማ በል ፈጥነናማ የት ይሆን ያለኸው እንዲህ ብል የሆንከው አገረ አገሩ ከኔ ጋር ሲጣሉ አቤት በል አቤት ስትጠራው አቤት በል ፈጥነናማ በል ፈጥነናማ በል
ዛሬ ያነበብኩላችሁን የመሻነኝ በቴክኒክና በራዲዮ የጠየቀልን አቶ ዛኪ ጋር በመሆን በሚቀጥለው ሳምንት እስክንገናኝ ድረስ ደህና ቆዩን።